ወይኔ ምን አይነት ልጅ እንደሆነ በኢየሱስ ስም ወይ አይቷል። አብያ ትምህርት ቤት እኮ የለው ተመራ እኮ ያለችበት ቦታ
የት ያለችበት ቦታ አይተዋል።
ምንም እኔ አይቼዋለሁ። ሳር ቤት መድኃኒዓለም ይላል። አረ ሳር ቤት መድ አረ በመቤት በጋት አርጊኝ እንዴ! ሳር ቤት መድኃኒዓለም ነው የሚለው።
እሺ ባይሆን ኖሮ እኔ ቤት አለ ቢሆን ቤት ነበርኩ። ሲጀመር አልይዘውም ነበር ከነጭራሽ አይባም ነበር ከነጭራሽ ይዞኝ እኔ ምን አይነት ሰው ነኝ? ቤት አለ ቤት አለብኝ። ሄሎ
እሺ እሺ አሮን መሰረት አንወሻሽ። ሳር ቤት መድኃኒዓለም ነው ኦርደሩም ሲገባልኝ ዲስፋውሎ ሳር ቤት መድኃኒዓለም ብሎ አይደለም ይኸውልህ፣ አፍያ ትምህርት ቤት ይላል ከሳር ቤት መድኃኒዓለም ቀጥሎ አ- እኔ አገባኝ እኔ እኔ ምን አገባኝ እኔ risk አይደለም የእኔ risk አይደለም። እኔ ምን አውቄ ሁለት ሰዓት order ነው ላይ መሰለኝ ደስ ሲገባ እኔ risk አልወስድበት ኧረ አንድ ሰዓት order ነው እኮ እኔ risk አልወስድበት ሁለት ሰዓት ነው ለማንኛውም አሮን እሺ
እ